hello
አሎ ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
አለ
እ cash register እናንተ ጋር ነበረ እንትን ብሎ memory አልቆ እሺ።
እንትን ቤት እና በጣም ቆየብኝ።
ሁለት ነው አንድ ጨምርልኛል። እ አዎ አውጭ በላት እ ወይዬ
እ memory ው እ memory ው አልቆ እዛ አስገብቸው ነበር። በጣም ቆየብኝ።
ከፍለሽ ነበር የ memory
አይ አደ- ምንም አላስከፈላችሁኝ። form የትኛው ሰጣችሁኝ ነው?
እና ወሰዳችሁት።
አ፣ ሲመጣ ሲያርቴ ነው።
ወደ- ሲያርቴ ነው። እስካሁን አ።
ድረስ አልመጣም። እማዬ እየጠበቀ ነው።
ሀ፣ ምን ይሻለኛል?
ትምህርት ሌላ ቤት cash reg- ተማሪም ካለ እንትን ማለት መስ- መተሽ ምን ምን?
መውሰድ ትችያለሽ። የምትፈልጊያቸው summary ዎች፣ ሪፖርቶች ምናምን ካሉ መተሽ መውሰድ ትችያለሽ።
አሁን ክፍያ ሲመጣ ከዛ በ- እ፣ ከዛን ቀን ያለውን ማውጣት እችላለሁ።
አዎ backup ያለውን data በ CD መውሰድ ትችያለሽ። በ summary ም የምትፈልጊያቸውን summary በፋይናንስ የጠየቀሽን ጽፈሽልን ይዘሽ ነይና መውሰድ ትችያለሽ።
እሺ፣ እሺ። እና form ኡን እ።
ስትመጪ ደግሞ እንዳትረሽ።
እሺ። ግን መ- ስንት ጊዜ ነው የሚቆየው ይሄ?
እኔ እንጃማ ምንም የተነገረኝ ነገር የለም። maximum ደብሎ ቀን ነው
ምን አልሽኝ? የተነገረኝ ነገር የለም?
ቀን እንደዚህ የተቆረጠለት ቀን ተብሎ የተነገረን ነገር የለም።
እም። okay፣ እሺ፣ እሺ፣ form ኧን እንዳትረሻት እሺ ስትመጪ።
እሺ፣ እሺ።
እሺ